በፌት connecting ለዳው
አንተ game ላይ virtual game ላይ የሆነ የተጫወትኩት እና የበላው ብር ነበረ። ወደ ቴሌ ብር ልኬው አየር ላይ ነው መሰለኝ አልገባም።
ስንት ብር ነው?
ሰባ አምስት ሺህ ብር
አሁን የደወልክበት ነው የቤት ቤት ቁጥር?
አዎ ኧረ ይምጣ። እኔ ባጃጇን ብቻ ግዛች። የባዩሽ ቁም ለማወጣ ለአንተ ወጣ እሰጥሃለሁ ብላ ነው። ስንት ሶስቱንም የአንተ ሁለት እጅ ነው።
አራት እጅ ነው። ሁለት ነው እዚህ ከዛ በኋላ ተቆጣ በጣም የምታደርገው አንድ እጅ ይቀራል ማለት ነው። አንተ ሁለት እጅ ስትወስድ ታም ሁለት እጅ ቀረኛል።
አይ ስለ ሶስት ሰው አሁን እኮ ሶስት ሰው ነው መብላት ያለበት።
ወደ ቴሌ ብር account ነው አይደለ? ወደ- አዎ ቴሌ ብር account ላይ እሺ confirm አድርጌልሃለሁ። ገብቶልሃል? እሺ check አድርገው።
እሺ፣ አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም